ጤና ይስጥልኝ ሁሉ ስፖርት
እንዴት ናችሁ?
እግዚአብሔር ይመስገን።
ምንድን ነው deposit መክፈሉ እንዳለ አልቋል።
አዎ ስልክ ልስጦትና በዚህ deposit ማድረግ ይችላሉ።
በእንትን እምቢ አለን እኮ
በቴሌብር እየሰራ ስላልሆነ አ፣ ስልክ ሰጦትና manually ዲ- እኛ deposit እናደርግለታለን። ሌላው ወየ ወየ። እሺ ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ
ሰላሳ አምስት
አምስት ስልሳ አስራ ዘጠኝ
ዘጠኝ ስልሳ ስድስት
ስድስት